Äänestämme kokeilun ያነሰርን
አሎ ሄሎ ሄሎ ሄሎ፣
አቤት።
ሰላም ከችፕችፕ ነበር የምደውልሎት።
እሺ እሺ፣ አንዳንድ ጥያቄ ለመጠየቅ ነበረ።
እሺ
እሺ፣ ችፕችፕን እስካሁን በተጠቀሙበት ጊዜ እንዴት ነበር ያለውት ልምድ?
ከዚህ በፊት እኮ ደውላችሁልኝ ነበር።
OK፣ ተደውሎሎት ነበር።
አዎ
እ ስለዚህ እሺ፣ አሁን ሊነግሩን ይችላሉ? ከይቅርታ ጋር እ አሁን የምጠይቀዎትን
እ ትንሽ ቆይቼ ወይ ልደውልልሽ?
እሺ፣ ይቻላል። እሺ